ይስጥልኝ። ጤና ይስጥልኝ።
Hello፣ አቤት።
ዋ- ዋሽንግተን Diagnostic ሐኪም ነው?
አዎ፣ ዋሽንግተን የሕክምና ማዕከል።
አዎ፣ MRI ነው። MRI አሁን ደውለንላችሁ ነበርና እንደውላለን ብላችሁ ጸ- ዝም አላችሁም።
መቼ ነበር ያላችሁት?
አዎ፣ ከ- ከአንድ ሰዓት ከሁለት ሰዓት በፊት
ምንድን ነው እንደውላለን ያለው?
የምንመጣበትን ሰዓት እንደውላለን፣ ስልክ ጠብቁ አላችሁን።
እ፣ ምናልባት ሌላ ቦታ ደውላሽ ይሆናል። እኛ ጋር አላልንም።
እዛ በስልሳ አምስት አስራ አንድ ሌላ ቦታ አለ እንዴት ነው የሚሰራው?
ምን በአምቡላንስ ፈለገሽ ነው?
አዎ አለርት ሆስፒታል ነው የሚገኙት ታካሚው እሺ፣
እና brain brain MRI ነው። እየጠበቅናችሁ ነበር የምትመጡበትን ሰዓት እንድትነግሩ።
አይደለም እኮ እናንተ ናችሁ በዚህ ሰዓት አምቡላንስ ፈልጋለን የምትሉት፣ ከዛ ደግሞ እኛ እንልካለን።
አሁንም ይቻላል።
እንደዛ ከሆነ ስልክ ስልካችሁ ላስተላልፍላችሁ፣ ጠብቁ።
ሂ- ሂሳብ ሁሉ ተነጋግረን ማለት ነው። አስታማሚው ብር አዘጋጅቶ ሁሉ ነው ድጋሚ ደወልንላችሁ።
ሂሳብ ይቅርታ፣ ከማን ጋር ነው የተነጋገራችሁት? እኛን አላናገራችሁንም እኮ ማንን ነው የደወላችሁት?
ስንት ስንት ነው ያልሽኝ? ዊስኮን
ኦኬ የኤምአር የሲቲ ስካኑን ሂሳብ ነው የተነገረ።
አይ፣ እነ- ማን የጠይቃችሁ?
ሲቲ ስካንማ አለው ኤምአርአይ ነበር የጠየ- የጠየቅን የነበረው እሺ ምን የማራኝ ነበር የጠየቃችሁ?
ብሬን ብሬን ብሬን የማራኝ
አዎ ዊዝ ኮንትራት ስምንት ሺህ ስድስት መቶ ሄሎ ምን አልሽኝ?
እናንተ በሚመጡ ሰዓት እናሳውቃቸዋለን ብላችሁ እንድብላለን ብለ ሌላ ጋር ደውለሽ ይሆናል። አሁን ከፈለግሽ እንልካለን፣ ችግር የለውም። በዚህ ላኩልን አለርት ሆስ- አለርት ሆስፒታል ተኝቶ መታከሚያ ክፍል ዋርድ ሁለት
መልሰን በዚህ ስልክ እንደውላለን። አንቺ
አሁን እንኳን እንደውላለን ብላችሁ አልደውላችሁልንም።